ሄሎ ሄሎ፣ አቤት ሰላም ጤና ይስጥልን።
ጤና ይስጥልን።
ቤት ነው የደወሉት? አብሮ ይስጥልን።
እስኪ እዚህ betting best betting እቆርጣለሁና እሺ deposit አድርጌ ነበር account ከፍቼ ግን እንትን አይቆርጥልኝ ያለ እና ብሩ እዛው place ስለው save አያደርገውም።
እሺ፣ መቼ ነበር deposit ያደረከው? አዲስ ነህ register አደረግ?
በአሁኑ በቃ data ስለሌለ ጎንደር ላይ ነው።
እሺ፣ ይሄን የቤት ቤት ቁጥሩ አባቴ አይ register ልስጥሽ ስልኩን ያደረክበት? እሺ፣ ሌላ ንገረኝ።
ዜሮ ዘጠኝ አስራ ስምንት ዘጠኝ አስራ ስምንት አስራ ዘጠኝ ሀያ ስድስት ሀያ ስድስት አስራ ዘጠኝ ሀያ ስድስት ሀያ ስድስት ሀያ ስድስት አዎ።
deposit ብለህ withdraw ለማድረግ ነው ወይስ ለመቁረጥ ነው?
ስቆርጥ እዛው ላይ place ስነካው save አያደርግም፣ ብሩም minus ም አያደርግም፣ balance ንም
አዎ፣ deposit አድርገሃል አራት መቶ ብር አራት መቶ ብር አዎ አዎ፣ አራት መቶ ብር አለክና እ፣ አዎ።
ለመጫወቻ የሚሆንም balance ውስጥ ነው ያለው። balance ማለት አዎ።
withdraw ለመደረግ ግን- የሚሆን balance አይደለም።
አይቆርጥልኝም፣ save አያደርገውም፣ balance ኡም አይቀንስም። place ስነካው አዎ፣ እንትን አይቆርጥም፣ save አያደርግም።
okay። እስቲ አንዴ check ላድርግልህ። ጠብቀኝ እሺ።
መስመር ላይ እሺ። አባ እሺ እሺ እሺ።
እሺ ሄሎ አቤት
ሄሎ።
አቤት አቤት፣ እሺ ይሰማል።
check እናደርግላለን። እሺ አባቴ እሺ እሺ፣ እሺ ልሞክረው።
እናደርግላ እኛ አዎ፣ አንተም refresh አድርገህ ሞክረው እንጂ የ account ምን ችግር የለበትም። already አዎ post save አያደርግም፣ ስላደረግህ- place ስለው አዎ አይቆርጥም፣ balance ኡም አይቀንስም።
እሺ
እሺ እሺ፣ አንዴ አመሰግናለሁ።
ጠብቀኝ አባቴ፣ ይቅርታ እሺ እሺ እሺ።
ቆይ አንዴ። እሺ supervisor ኤን አውራውና check እያደረገልህ ስለነበረ ለዛ ነው። ቆይ አንዴ እሺ፣ ጠብቀኝ።
እጠብቃለሁ። ችግር የለውም።
እሺ አባ፣ እሺ።
አቤት ሰላም ነው አባ።
አቤት፣ ሰላም ነው።
አለን ቼክ አቤት።
አድርጌው ነበረ እኔ ጋ ይቆርጣል እና ምንድነው መሰለህ እ እስኪ check አድርገው postponed የሆነ game or ደግሞ የጀመረ game አለው እ የ- የጀመረ game ወይም ደግሞ postponed የሆነ game አለው
አሀ እና ስለዚህ ከእንደገና ስራውና እ game ኦቹን check አድርጋቸው flash score score ላይ ገብተህ አ አ postponed የተደረጉ game ኦች አሉ አሁን እየተደረጉ ያሉ ማለት ነው አ አ እንደዛ ሲሆን ያው place bet ስትለው አይቆርጥልህም እንደዛ ነው እሺ በቃ እሺ እሺ አባ፣
እሺ፣ እደውላለሁ።
ካየህ ደወል ታደርገው